hello ሰላም ጤና ይስጥልኝ ቤስት ቤት
አንተ ከ CBE account ወደ ቤስት account ገንዘብ ልኬ አልገባልኝም።
እሺ ከ CBE የተላከልን message ላክልን። እሺ
ምን አሉ?
ከ CBE የተላከልን message ለእኛ ላክልን።
እኮ ላኩላቸው፣ ምንም መፍትሄ አልሰጡኝም። ቴሌግራም ላይ ላኩላቸው።
እሺ እሺ ማነው ስም ተልከናል።
የቴሌግራም ስራ ስም
የእኔ እህ ሴማይንን ነው የሚለው ምን አልከኝ?
ሴማይንን
ማ hello hello
hello ወይ ማን ነው የሚለው ነው ያልከኝ?
ተጻፊዋለሽ፣ ልንገርሽ spelling ኡን
እሺ እሺ ቆይ አንዴ እሺ ንገረኝ አሁን
ፒ ፒ
ኤ ኤ
ቢ
እ
ቢ ቢ
ኤል ኦ
ፓብሎ
አ okay ፓብሎ እስኮባር የሚለው
አ እሺ እ እረድ አንዴ ላገናኝሽ። ፓ- እ ማርያምን ፓብሎ ነው። withdrawal request እ አንቺ ነበርሽ ያናገርሽው አስር ሺህ ብር አይ ገብ- check ነው ብለሽው ነበረ። አልገባልም አስር ሺህ ብሩ
አልገባልኝም።
አስር ሺህ ብር
no አይደለም፣ እ
እኔ የላኩት ሁለት መቶ ሀያ አምስት ብር ነው ከ CBE account ኤ ወደ ቤስት account ኤ።
ፓብሎ ለምን እስኮባር የሚል ነው አይደለ?
አይ ፓብሎ ብቻ ነው የሚለው ወይ ስልኬ በስልኬ ግቢና ሰላሳ ፓብሎ።
ዘጠኝ እስቲ ቆይ እሺ አንዴ ፓብሎ